ሄሎ ጤና ይስጥልኝ ሚኒስትሪ
ወጪ አድርጌ ነበርና እሺ አልገባልኝም እስካሁን ማታ
በዚህ ኦንላይን በደወልኩት ቁጥር ነው አ በዚህ ቁጥር ነበር ወጪ ያደረኩ ቴሌብር እሺ አንዴ መስመር ላይ ጠብቀኝ check ላድርግልኝ ስንት ብር ነበር እሺ
ስቧት ታደሰ ነው አ አ አ
እሺ confirm አድርጌልሃለሁ ትንሽ ቆይታ check አድርገው እሺ ይገባልሃል okay ወደ ቴሌብር ነው የሚገባ ወደዛ ነበረ አዎ ልክ ነህ እሺ መልካም ቀን ስለደወልክ እናመሰግናለን